Hello ሰይድ፣ አቤት።
አግ- አደረስክላት ለ customer?
Complete ብያዋለሁ።
ጀርመን ኤምባሲ ምናምን ያልከውን ነው?
ይኸውልሽ አንዳንዴ እኛንም አዳምጡን፣ customer ም ብቻ አይደለም ማዳመጥ ያለባቸው።
ሰይድ፣ እኔ እኮ አሁን ያልኩህ ሰምተኸኛል? ጨርሰዋል ወይ order ኡን እኮ ነው ያልኩህ። Hello አዎ ጨርሼዋለሁ።
እኮ የትኝ ገብቶሃል? የትኛውን እንደማወራ
በእናትሽ አንድ order አይደል እንደ ያዝኩት፣ ሌላ ስለምን ታወሪኛለሽ? አንድ order ነው ያዝኩት። በቃ ጨርሼዋለሁ።
እሺ፣ እሺ ያው